ሄሎ፣ አቤት። እኔ ስልክ ደጋ እሺ፣ ካቡሪ ማለት ፈልገው ስሙትም አለበት ስሙትም አለበት ማ ይቀር ይቆራረጣል። ማናቢ አቤት በሴ ስሙን እንደገና እሱ ማን በል ህይወት ማ ህይወት ማ ህይወት ግማ። እሺ ህይወት ግማ። ሌላ ምን ስል ይነግራል? ሄሎ እሺ፣ ኮዱ ሀያ ሶስት ስንት ነው? ኮዱ ያዩት ኮድ ያዩት ሰማናት